ክሩ ጽዮን አጅበው መላእክት ሰፍረው ክሩቦች እየዘመሩ ሱራፌል እየበረሩ የእስራኤልን መጽናናት ደመናዎች ከበቡት። ይመጣል እንላለን አብረነው እንንምሳለን ይመጣ ያለው ይመጣል ኢየሱስ ይገለጣል በክብር አጅበው መላእክት ከጽዮን ከተፍ ይላል የወጡት ሁሉ ያዩታል ማየታቸውን ያደርጉታል ይመጣ ያለው ይመጣል ኢየሱስ ይገለጣል በክብር አጅበው መላእክት ከጽዮን ከተፍ ይላል የወጡት ሁሉ ያዩታል ማየታቸውን ያደርጉታል ቅዱሱ ከፋናን ተራራ ይወርዳል ብርሃን ያበራ ዘንዶውን ይበቀልልናል ለርስቶ እኛን ይዋጀናል እርሱ ነው የምንጠብቀው አሻግረንም የምናየው ብድራቱን ሊመልስልን የሕይወት አክሊል ሊሸልመን ሊመጣ ያለው ይመጣል ኢየሱስ ይገለጣል በክብር አጅበው መላእክት ከጽዮን ከተፍ ይላል የወጡት ሁሉ ያዩታል ማየታቸውን ያገኙታል ይመጣ ያለው ይመጣል ኢየሱስ ይገለጣል በክብር አጅበው መላእክት ከጽዮን ከተፍ ይላል የወጡት ሁሉ ያዩታል ማየታቸውን ያገኙታል ድቅድቅ ጨለማ አሕዛብን ጭጋግ ደመና ዓለምን ሸፍነው ደፍነዋት ምድርን በሁከት ሲተፉ ሰላምን ሰይፍ ሲሳም ለጥፋት ግፉም ሲሮጥ ለውድቀት እኛ ግን እናምናለን ከእርሱ ጋር እንግባለን ይመጣ ያለው ይመጣል ኢየሱስ ይገለጣል በክብር አጅበው መላእክት ከጽዮን ከተፍ ይላል የወጡት ሁሉ ያዩታል ማየታቸውን ያገኙታል ይመጣ ያለው ይመጣል ኢየሱስ ይገለጣል በክብር አጅበው መላእክት ከጽዮን ከተፍ ይላል የወጡት ሁሉ ያዩታል ማየታቸውን ያገኙታል በሰማይ ትልቅ ደስታ ይሆናል፣ በምድርም እልልታ ይቀልጣል። አዕዋፍት ይዘምራሉ፣ ቅዱሳን ሐሴት ያደርጋሉ። መለከቶች ሲነፉ፣ ሰዎችም ለፍርድ ሲሰለፉ፣ በታችን ክፉን እንቆማለን፣ በደስታ እንፈነጫለን። ሊመጣ ያለው ይመጣል፣ ኢየሱስ ይገለጣል። በክብር አጅበው መላእክት ከጽዮን ከተፍ ይላል። የወጡት ሁሉ ያዩታል፣ ማየታቸውን ያገኙታል። ይመጣ ያለው ይመጣል፣ ኢየሱስ ይገለጣል። በክብር አጅበው መላእክት